ተባረክ ብዬ ጌታዬን ተወደስ ብዬ ኢየሱስን እንዲያው በቀላሉ የማልጨርስ ምስጋናው ሞልቷል በልቤ ተባረክ ብዬ ጌታዬን ተወደስ ብዬ ኢየሱስን እንዲያው በቀላሉ የማልጨርሰ ምስጋናው ሞልቷል በልቤ ተባረክ ብዬ ጌታዬን ተበደስ ብዬ ኢየሱስ እንዲያው በቀላሉ የማልጨርሰ ምስጋናው ሞልቷል በልቤ በባርነት አገር ሳለሁኝ የጠላቴ ዛቻ ሰልችቶኝ ዛሬን አለፍኩ የነገውንስ ማን ሊሆን የሚያስጥለኝ ብዬ ሳዝን በድንቅ ሁኔታ ጌታዬ አገኘኝ ወደ ቅድስናው ተራራ ማደሪያው አመጣኝ ተባረክ ብዬ ጌታዬ ተወደስ ብዬ ኢየሱስን እንዲያው በቀላሉ የማልጨርስ ምስጋናው ሞልቷል በልቤ ተባረክ ብዬ ጌታዬን ተወደስ ብዬ ኢየሱስ እንዲህ በቀላሉ የማልጨርስ ምስጋናው ሞልቷል በልቤ ነፍሴ መከራን ትግባብኝ ሕይወቴን ከሲኦል ቀርባብኝ መቅደስ እንደሌለው ተቆጠር ባንተ እንዳልታሰቡትን ታሰብኩ ጩኸቴ ላንተ ላሰማ ማለዳ ወደ አንተ ቀረብ ጆሮህን ወደ ማርባው ወደ እኔ ማዘነበብ ተባረክ ብዬ ጌታዬን ተወደስ ብዬ ኢየሱስን እንዲያው በቀላሉ የማልጨርስ ምስጋናው ሞልቷል በልቤ ተባረክ ብዬ ጌታዬን ተመለክ ብዬ ኢየሱስን እንዲህ በቀላሉ የማልጨርስ ምስጋናው ሞልቷል በልቤ አቤቱ ስራ ትልቅ ነው፣ አሰራርህ እጅግ ጥብቅ ነው። በስራህ ደስ አሰኝተኸኝ ለመዝሙር እንዲያቆምኝ በሕይወቴም ካንተ ጋራ ልቀጥል ወስኛለሁኝ ብርሃንህንና እምነትህን አጥብቄ ይዛለሁ። ተባረክ ብዬ ጌታዬ፣ ተመለክ ብዬ ኢየሱስን እንዲህ በቀላሉ የማልጨርስ ምስጋናው ሞልቷል በልቤ ተባረክ ብዬ ጌታዬ ተመለክ ብዬ ኢየሱስን እንዲያው በቀላሉ የማልጨርሰው ምስጋና ሞልቷል በልቤ ተባረክ ብዬ ጌታዬን ተወደስ ብዬ ኢየሱስን እንዲያው በቀላሉ የማልጨርሰው ምስጋናው ሞልቷል በልቤ በባርነት አገር ሳለሁኝ የጠላት ዛቻ ሰልችቶኝ ዛሬን አለፍኩ የነገ ብልስ ማን ይሆን የሚያስጥል በየሳዝን በድንቅ ሁኔታ ጌታዬ አገኘኝ ወደ ቅድስናው ተራራ ማደሪያው አመጣኝ። ተባረክ ብዬ ጌታዬን ተመለክ ብዬ ኢየሱስን እንዲያው በቀላሉ የማልጨርሰው ምስጋናው ሞልቷል በልቤ ተባረክ ብዬ ጌታዬን ተበደስ ኢየሱስ እንዲያው በቀላሉ የማልጨርስ ምስጋናው ሞልቷል በልቤ ተባረክ ብዬ ጌታዬን ተበደስ ብዬ ኢየሱስ እንዲያው በቀላሉ የማልጨርስ ምስጋናው ሞልቷል በልቤ ተባረክ ብዬ ጌታዬ ተመለክ ብዬ ኢየሱስ እንዲያው በቀላሉ የማልጨርስ ምስጋናው ሞልቷል በልቤ